ሄሎ ሰላም ጤና ይስጥልን ቤተሰቤት ምን አልከኝ?
ውስጥ ላይ እሺ ስንት ብር አድርገህ ነው? ድምፅህ እኮ ይቆራረጣል አባ።
ትናንት ሺ አመሳሰው ሞከርኩኝ ወደ ባንክ አይገባም። ብዙ ጊዜ ወስዶ ያስቸግረኛል።
ምን process ላይ ሆኖብህ ነው? አሁን ከ account ቆርጧል?
ከቤት ከአሁን ይቆርጥና ወደ ባንክ አይገባል። ወደ ቴሌም ቴሌብር ሞክሬ ባለፈው የቻካ ችግር ምናምን አለ ተባለ። እሺ ወደዛው እሺ የአሁኑ ቆርጦብሃል ከአካውንት?
ከአካውንት አሁን ራሱ ቆርጦብኛል። ቴሌግራም ስንት ብር ነው?
ሶስት መቶ ብር ሶስት መቶ ብር እሺ ቤት ቤት ቁጥርህ ይሄ ነው?
አዎ፣ ቤተሰቤ ቁጥሩ ይሄ ነው። ወደ ንግድ ባንክ ነው የሞከርኩት።
ዛሬ ነው ያዘዝከው?
አሁን ነው ያዘዝኩኝ። ያው ወደ ባንክ ነው እሺ እስቲ check ላድርግ። ልቆይ አንዴ ጠብቀኝ። ሄሎ አቤት።
አዎ ሶስት መቶ process ላይ ነው ይላል። ይገባል። እሺ ትንሽ ጠብቁት።
እሺ ሞክሪ ሞክሪ እና ከዚህ በላይ ሞክሬ ነበር እኮ ሺህ ሰባት መቶ ሞከርኩ ሺህ አምስት መቶ ሞከርኩ። ትንሽ ቆይቶ ወደ ቤስት account ነው የምመለሰው ወደ የኔ እስቲ በ CBE ነው ያደረከው?
CBE አይደለም ቀጥታ ወደ ባንክ ባንክ account ነው የሞከርኩት።
እስቲ ድጋሚ ሞክራቸው እነሱን። ቴሌብር ካለ በቴሌብር ሞክረው።
ቴሌብር ላይ ከዚህ በፊት ተጎዳው ነው ሁለት ሺህ ባለፈው ስድስት አስገብቼ እሺ
እንትን አላለልኝም። ከዚያን በቃ ወደ ቤቱ መልሱልኝ ብያቸው ሲል ማንቀሳቀስ ሂሳብ ላይ አስገቡልኝ። አሁን እሷን እዛው ላይ ተበላሁት። አንድም ዲስ ውዝዶ ሲያደርግ ማለት ነው።
እንትን ነው ሲስተም ስለሆነ ብሩን ስለሚመልሰው አሁን እቺ ሶስት መቶ ይገባል ወይ ትንሽ ቆይታ ሞክረው ይሄኛውን አንድ ሺህ ስምንት መቶና አንድ ሺህ አምስት መቶ
እሺ፣ እሺ።
እሺ መልካም ቀን